Hello ሰላም
ሰላም። አይ እስካሁን ገና አልወጣም፣ አልደረስም፣ ገና አልሰጡኝም።
እሺ ጉድ ነበር።
ሰባ አምስት ሰባ ሁለት ሰማንያ ሰባ አምስት ሰባ ሁለት ሰማንያ ሁለት ሰማንያ ሁለት እሺ አዎ።
ከየት ምግብ ቤት ነው?
ኦስካር እዚህ condo
ኦስካር እዚህ ሲግናል አክሊል ለህ አይደለ?
አ አ እሺ አክሊል ሲል ቃውሊያው አትዝጋው። እሺ
እሺ አልፍም አንቺ ጽፍለት ነበር ጽፍለት እንደረን ያሳውቅለታለሁ። እ ሳሚ ሳሚ እ ኦስካር chicken ሰላሳ ስድስት ደቂቃ ሆኖታል አልሰጡትም። እ ሰባ ሁለት ሰማንያ ሁለት በሀያ ስ- በሀያ ሰባተኛው ደቂቃ አሳውቀኝ ጽፌለት ነበር shop cancel ላይ ትደውለታለህ። እሺ hello አክሊል አቤት ወይ እደውልልሃል። እሺ አሁን እሺ
እሺ